hello hello
ቅድም ደውዬ ነበር እሺ
እና የ voucher የተላከበትን ቁጥር ማግኘት እችላለሁ?
okay እሺ አዎ ቅድም ስንት ብር ነበር ያልከኝ?
ስንት ነበር ቅድም? ሁለት መቶ ሀያ እሺ Best Bet ቁጥርን ንገረኝ check ላድርግልህ የ Best Bet ቁጥር ዜሮ ዘጠኝ ዜሮ ዘጠኝ
ሰባ አምስት እሺ
ሰባ አምስት ሰማንያ አምስት ሰማንያ አምስት እሺ ሰማንያ አምስት ሀያ ሰባት ሀያ ሰባት ሰማንያ ስምንት አንዴ በዛ መሰለኝ። አንተ ቆይ ቆይ ቆይ ቆይ ደግሜ ቅር ደግሜ ልንገርሽ አንዴ እሺ
ሰማንያ አምስት ሰማንያ አምስት ነው መጀመሪያ አ
እሺ ሀያ ሰባት ሀያ ሰባት ሰማንያ ስምንት እሺ
ሰማንያ አራት
እሺ
አይ ደህና ነው የምትወጣው አለ አላየህ?
እሺ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ዜሮ ዜሮ ዜሮ ዜሮ አርባ ዘጠኝ አርባ ዘጠኝ አዎ እዚህ ላይ ነው የገባው።
እሺ እናመሰግናለን።
እሺ እሺ መልካም ኦይ